ሄሎ ጤና ይስጥልን ቺፕቺፕ ሰላም ነው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን ልሰው
አዝዤ ነበረ። ትናንት ማለ- ማታ ደውላችሁልኝ ነበረ።
እሺ
ባለፈው ያስ- ያልወሰድኩት እቃ ነበረ።
በዚህ ስልክ ዛሬ ነው ይመጣል ብላችሁኝ ነበር።
በዚህ ስልክ ነው order ያደረጉት አዎ፣ ትናንትም ሌላ order አድርጌ ነበረ አንድ ላይ እንዲመጣልኝ።
ተሊሌ አያ ነው አደለ የቀረበው ሽንኩርት ነበረ
ሽንኩርት ትላንት፣ አዎ። ከዛ በፊትም ሽንኩርትና ነጭ ሽንኩርት ነበር።
አዎ ይሄ ይመጣል driver ሲደርስ ይደውላል
okay፣ ወጥቷል።
አዎ ወጥቷል
እሺ፣ በቃ ዛሬ ይመጣል። አይደል?
አዎ ይመጣል። አዎ driver ሲደርስ እ፣ ሲደውል ስልክ ያንሱላቸው
እሺ።
እሺ እናመሰግናለን መስ